ጤና ይስጥልን ቪዲዮ ኢትዮጵያ ህይወት ነኝ ባኮምን ልርዳው
ነው ሶማሊያ የለም
ደንበኛችን ይቅርታ ምን አሉን ሶማሌ ሶማሌ ሶማሌ
ደንበኛችን የተሳሳተ ስልክ ቁጥር ላይ ነው የደወሉት
አፋ- አፋን ሶማሊ ኒበ- ኒቤታ
አፋን ኦሮሞን ቤከ ሶማሊ ሞም ቤት ገሩ ማልችን አገር ገሩ
አምባሳ ሶማሊ ስንት ቁጥር ነህ?
ተሳሳ- ተሳስተዋል ደንበኛችን BGI ኢትዮጵያ ነው ይሄ ሶማሊያ በሶማሊያው
BGI ኢትዮጵያን የደወሉት ሶማሊያ ሶማሊያው
ይቅርታ ሶማልኛ የሚናገር ሰው የለንም አው አው አው አው አው hello ደንበኛ- ይቅርታ ደንበኛችን ተሳስተዋል የት ነው የደወሉት አረ ይቅርታ አትበል ኢትዮጵያው
ይሄ BGI ኢትዮጵያ call center ነው ኢትዮጵያ ሶማሊያ አላውቅም
አዎ አዎ አናውቅም ሶማልኛ ወላሂ ስንት ቁጥር ነህ?